Hello ጤና ይስጥልኝ ሰው hello
ሰላም ነው? Hello Hello አቤት አይሰማም አሁን ይሰማል። ሰላም ነው?
ሰላም አለን እግዚአብሔር ይመስገን። እ፣ ትናንትና ደውዬ እ፣ ነገ ጠዋት እንሰራለን ብለውኝ ነበር።
አዎ ዛሬ እንሰራለን ማለት ነው።
እሺ ከሰዓት ትሰራላችሁ? እስከ አንድ ሰዓት ትሰራላችሁ? ዛሬ አዎ እንሰራለን እስከ አንድ ሰዓት ከሰዓት በኋላ አዎ
ገ- ገርጂ ኮሪያ ጋር ነው ያ- ያላችሁኝ አይደል?
አዎ ትናንትና የሆነ ልጅ ከኮሮ ነበር ያለኝ።
ሆስፒታል ወደ አየር መንገድ የምትወስደው ቀጭን መንገድ የለችም እ፣ እዛ መሀል ላይ ያለን እዛ ከደረሱ ይደውሉን እንቀበሎታለን እሺ፣ እሺ፣ እስከ ማታ አንድ ሰዓት ስላለን ማለት ነው እሺ። አመሰግናለሁ።
እሺ ችግር